የቡኪ ቡኪ አልኩኝ። ሄሎ
ሄሎ አማን ሰላም ነው?
ሰላም ነው።
አለን ዲቦራ ነኝ።
እሺ እሺ እ እንትን ነበር ይቅርታ አማን፣ ይሄን ነገር ያንተን situation investigate እያደረጉት ነውና
እሺ አንድ የ password ን reset ብናደርገውና ከዚህ ከውስጥ ልናየው ፈልገን ነው። ይቅርታ
እ ለምንድን ነው ለማስተካከል ነው ወይስ?
አው ለማስተካከል ይሄ የ cash out ኡን እምቢ ያለ ካለ አይደለ እሺ እሱን check ለማድረግ ነው። ስለጠየቁን ነው provider ኦች።
እና ልላክላችሁ ወይስ?
አይ ነው reset እናድርገው ች- እ ላሳውቅህ ብዬ ነው እና ያንተን ፍቃድ ለመጠየቅ ነው።
እሺ ችግር የለም ይስተካከል።
ይሁን ላድርገው?
እሺ እሺ እሺ አማን እደውልልሃለሁ።
አይ እንጠብቃለን።